હાલો હેલો હેલો
હવે હવે ማረግእንዴት ነህ ማይ ሰላም ነው አለሁ አለሁ እንዴት ነሽ ምን ነው እየዘጋህብኝ ስልክ
አይ ቴክስት አድርጌልሽ ነበር እኮ ቅድም አልተመቸኝም ነበር እ የሆነ ቃል ሰጠ ነበርና ለዛ ነው እንዴት ነሽ አለሁ እግዚአብሔር ይመስገን ከቢሮ አለ፣ ወጥቼ አለ።
እንዳልመጣ ራሱ ራቀ በእናት
አዎ ትንሽ ራቅ ይላልና አይመችም ልክ ነሽ
እንዴት ሆነ ለነገሩ ያለቀች ነው ብሎኝ ነበር አል- አላየኋትም ዛሬ ሄዳለሁ እ፣ ቀደምም አልተመቸኝም ዛሬ ኦ፣ ወደ እቃውም- ሄር አሸፋይ ነገር ገጥሞኝ ወደ ላይ መጣሁ።
እ፣ ስልክ አላነሳ ስትለኝ እኮ እንትን ብሎኝ ግራ ገባኝና በዛ ነው።
አይ ችግር የለም ለዛ ነው የሆነ ሰው ሲኖር ከዛ በኋላ ደግሞ ስላልተመቸኝ ምናምን ያላንሳሁልሽ እሺ በቃ ችግር እ፣ የለም ምናምን ነገር እንትን ብለዋል ጨርሰዋል መሰለኝ ዛሬ ሄጄ ጠይቀዋል
እሺ አሳውቀኝ እም፣ የደረሰበትንም ከቻልክ ፎቶ አንሳውና ሊያው እሺ ችግር የለውም ጨርሰታል መሰለኝ እ፣ ዛሬ check አድርጌ እነግርሻለሁ እሺ እሺ
ቺስ